አስገብተን እናወራቸዋለን ማለት ነው። loud speaker ላይ loud speaker ላይ እንዳረገዋለን ከዚህ ላይ ነው ማለት የምናደርገው headset ስለሌለው አሁን ሰዎቹ ድምጻቸውን ይሰማል። headset የለም loud speaker የተባለ ማለት ታወራቸው ምንም የሚያስታወራል አሁን መን- አሁን እየተደወለ መንገድ ላይ customer ሳላወራቸው እሺ፣ እኮ ሳወራ አሁን speaker ስለሌለው የእነሱ ድምፅ አይሰማኝም። speaker ስሆን on ማድረገው ለምንድነው እ ያን- አንተ አወራና ልስማ ስለዚህ ልክ ማውራት ጀምርና እኔም ደጀኔ መመለስ እችላለሁ። ስጨርስ ነው የምዘጋው።